ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምንለ ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምንለ
ከሁሉ ስፖርት ወደ ቴሌብር አስተላልፌ እንቢ ብሎኝ ነበር ደውዬ ነበር
እሺ withdraw ያረጉበታል ቴሌግራም ላይ transaction ኑን ልኬያለሁ ጠዋት ላይ ልኬያለሁ እሺ እዛ ላይ መልስ ስለምናንስ በትዕግስት ይጠብቁ
አይ ብዙ እንትን መልስ ስላላገኘሁ ነው የደወልኩት እኮ እዛ ላይ እንሰጡታለን መልሱን ስናገኝ ብዙ እዛ ጊዜ ላይ ይፈጃል?
ስለምንጽፍሎት እሱን እርግጠኛ መሆን አንችልም እኛ ወደ IT department ነው የምናስተላልፈው እነሱ መርጡ ነው የምናሳውቀው
እሺ